hello ጤና ይስጥልኝ ቤት ሰላም ነው ወንድ አለን አለን ሰላም ነው
ቸክ ቸክ ለማድረግ ነበር ቤት
እሺ cashier code ኡን ንገረኝ
እሺ አንዴ አስራ ሁለት ሰላሳ አንድ አስራ ሁለት ሰላሳ አንድ
ሀያ ዘጠኝ ሀያ አራት
እሺ የሚቀሩ ጨዋታዎች አሉ። ሁለት አልፎልሃል። የብሬንትፎርድ ከአስቶን ቪላ እና አርሰናል ከብራይተን።
እሺ ሌላ ደግሞ ማድረግ መቼ ይችላል?
እሺ ነገር እሺ እሺ አንዴ አስራ ሁለት ሰላሳ እሺ
ሀምሳ ስድስት ሰማንያ ሁለት ስድስት ሰማንያ ሁለት ይህም እንደዛ የሚቀር ጨዋታ አለ። ያለፉት አሉ። እሺ ስንት ጨዋታ አልፏል?
አራት
አራት እሺ ሌላ ደግሞ አንድ አለ። ይቅርታ ግራ ችግር የለውም።
አስራ ሁለት ሰላሳ እሺ
አርባ ሰባት ሰማንያ አንድ
ይህ አንድ ጨዋታ አልፎልሃል። የሚቀሩ ጨዋታዎች አሉ። እሺ
እሺ አመሰግናለሁ።
ችግር የለውም።
እሺ